ቤስት ቤት ቤቲ ነኝ ልርዳው።
ቤስት ልጅ ሰላም ነው።
ሰላም የቤስት ቤት password ን forget አድርጌው text ገብቶልኝ አልገባልኝ ብሎ ነበር።
text ገብቶልሃል ወደ password ኡን አልገባ ያለ አዎ ልክ ስትጽፈው አይሰራም። እሺ copy paste አድርገው።
copy paste ነው አዎ ግን እንደሱ ኮፒ ሞክሬያለሁ።
ከ message ህ ላይ አዎ ፊደል፣ ቁጥር፣ capital letter፣ small letter ቅልቅል ስለሆነ የሚላክልህ message ማለት ነው። ስትጽፈው ልክ ላይመጣልህ ይችላል። ስለዚህ አይ፣ ማ- copy paste ሞክር መሞከር ሞክሬዋለሁ። copy paste ያደረኩ ምናልባት ኮፒ እና paste።
forget ያረኩ ነገር ካለ እንጂ ሞክሬዋለሁ።
አይ ከፈለክ ወይ ድጋሜ forget በለውና ድጋሜ message ይገባልሃል። ግን copy paste ይሰራል። በምን ድጋሚማ ስሞክረው already temporary forget ሆኗል የሚልኝ
አይ አይደለም፣ message ይገባልሃል። forget ባረከው ቁጥር message ይገባልሃል።
ግን እየገባ አይደለም። እኔ አንዴ ብቻ እንደገባ already እሱ እንደገባ ነው እንትን የሚለኝ።
እሺ ኮ- ኮ- ወይ ድጋሜ ነግተኸውም ከሆነ ያኛው password አያገለግልህም። አሁን ለመጨረሻ ጊዜ forget password በለውና አዲሱን password copy መጠበቅ- ፔስት መጠበቅ አድርገው። አዎ እሺ፣ መልካም ቀን።